ጤና ይስጥልን
ሰላም ነው አለን እግዚአብሔር ይመስገን።
አሁን ደውዬልሽ ነበር ቪጎ ሁለት ሺ አስራ ሁለቱ champagne color ሁለት ሺህ አስራ ሁለት
አ
ሁለት ሺህ አስራ ሁለት አይደል ያሉት?
አ አ አሎ አሎ አሎ እኮ አለን።
አ ሌላ ስልክ አለሽ ወይ ተለዋጭ መደወያ ዋጋውን ልንገሮት እ አ
መስመር ላይ ናት።
አዎ አዎ ስ- ንገሪኝ። Hello ይሰማል ይሰማል። ሄሎ ሄሎ